Hello ቤርሳቤ ነኝ።
Hello ቤሪ እንዴት ነሽ?
አለሁ እንዴት ነህ?
አለን ስልሳ አምስት ሀምሳ ስምንት ስልሳ አምስት ሀምሳ ስምንት
አናግሬው እሱ ያለው ቦታ ጋር ደርሼ ነበር። አያነሳም ስልኩን።
ስልሳ አምስት ሀምሳ ስምንት አይደለ?
አ
እስኪ እሺ check እናድርገውና ከአስር ደቂቃ በኋላ ደውል እሺ። አይነሳም ነው አይደል? ይሰራል።
አይ ፈርቶ አውርቼው ነበር እኮ እሱ ጋርም ደርሻለሁ፣ ግን እዛ ስደርስ አያነሳም ስልክ። በተደጋጋሚ ሞክራለሁ።
እሺ በቃ ሳውቅልሃለኝ። ከአስር ደቂቃ በኋላ ደውል።
እሺ